ጤና ይስጥልኝ ሪፖርት ባክ ለዳው
ጤና ይስጥልኝ። ከቀደም ሪፖርት አድርጌ ነበረ ስለ ገብቶላል ምናምን ይሉኛል። ብር ድሮ አድርጌ
እሺ በአካውንት ያልገባው ነው ያደረኩት ቆይቷል። ቴሌግራም ላይ ልኬላችሁ ነበረ ምንም ገባ ይሉኛል። ተመልሷል ይሉኛል ወደ አካውንት
እኮ ስለተመለሰ እኮ ነው ተመለሰ የተባሉት።
አልተመለሰማ። አካውንቴ ላይ እኮ ስክሪንሾት ራሱ አድርጌ ልኬላችኋለሁ እንደገና
ድጋሜ ማስተላልፈን ሎስ ወደ ሁሉ ስፖርት ተመልሷል ነው የሚለው።
አዛ መልሱልኝ።
በድጋሚ ያስተላልፈንሎታል። መልስ ካገኘን አሳውቁታለን።
እሺ